ያለው እባክህ ምለታ
ሰላም እንዴት ነሽ? ናት እግዚአብሔር ይመስገን።
ምን ፈልጌ መሰለሽ ቤት የሚያጸዳ ሰው እንደዚህ አይነት ነገር ይገኛል እንዴ?
አዎ አሉ የጽዳት ባለሙያዎች አሉን።
ከዛ ጽዳት ግን እቃ ማጠብ ምናምን ይጨምራል አይደል?
እሺ እ ቤቶች ምን አይነት ነው?
አፓርትመንት ነው ባለ ስንት መኝታ?
እም፣ ሶስት መኝታ
እሺ ሶስት የ- መኝታ አንድ ሳሎን ሁለት bathroom እና አንድ kitchen ማለት ነው። አንድ ki- አዎ በቃ አንድ kitchen ሶስት መኝታ ሁለት bathroom አንድ ሳሎን የስ ኮሪደር አዎ እሺ እ ስለ ድርጅታችን መረጃ ከየት ነበር ያገኙት?
ወይ ቆይቷል በጣም ስ- ስትገቡ አካባቢ ነው እንደ አይ፣ ሁለት አመት ሶስት አመት ይሆናል።
እሺ እሺ እባክዎትን ሙሉ ስሞትን ይንገሩኝ።
ሰው በሰው ታደለ ይቅርታ
ሰው በሰው እ ታደለ
እሺ እ ጽዳት ነው እንዲጸዳሉት የሚፈልጉት ከዛ ውጪ እቃ እንዲታጠብሎት ይፈልጋሉ ነው ይጠቀሙበትን?
አዎ እቃ እንዲታጠብና ጽዳት እንዲጸዳ ማለት አሁን የሚሆነው like ወርሃዊ ነው ወይስ በፈለኩት ቀን ነው እየመጡ እንትን የሚያደርጉልኝ?
እርስዎ እንዴት ነው የሚፈልጉት? የእርስዎ ምርጫ እንዴት ነው? አሁን እኝ- ይንገሩን የእርስዎ ምርጫ እ ቀን በቀን ነው እንዲመጡልዎት የሚፈልገው? በሳምንት የተወሰነ ቀን ነው? እንዴት ነው የሚለውን ነገር እርስዎ ይንገሩን።
አ፣ በሳምንት አንዳንድ ቀን እየተዘለለ ለጊዜው እንደዛ ልጀምርና ከዛ ቀይራለሁ። መቀየር ይቻላል አይደል?
እሺ በሳምንት ሶስት ቀን በሚለው ሊያዘው።
ጥሩ እሺ።
እሺ የስራ ሰዓትስ?
እ፣ ጠዋት ቢሆን እመጣለሁ ግን ዛሬ ዛሬ ስሰው አላችሁ አራት ስለሆንኩኝ መሀል ላይ ሰው ሄደብኝና ግራ ገብቶኝ ነው አሁን ራሱ የደወልኩት።
እሺ
ልጅ ይዣለሁኝ እና ቤቴ በቃ በጣም እንትን አለብኝ እና አሁን ራሱ ሰው ካገኘው አሁን አሁንም ከላካችሁልኝ ደስተኛ ነኝ።
ስለዚህ እ ዛሬ ምስ- ማለት ቀጣይነት አለው። በሳምንት አንድ ቀን እየተጸዳ አንድ ቀን እየታለፈ ነው የፈለጉት ወይስ አሁን ላይ ለዛሬ ብቻ ነው የሚሰራ ባለሙያ የፈለጉት?
አሁን ላይ ለዛሬ ብቻ ልይና ከዛ በኋላ ሀሳቤን እንትን ብዬ እ፣ አሰባስቤ ልወስንና ልደውል። አሁን ግን እንደ emergency ነው የፈለግኩት።
እሺ እ እንዴት ነው detail ነገር ነው የሚጸዳው? እ በኬሚካል መስታወቶችም ይጸዳሉት? እ ምንጣፍስ አለዎት? እንዴት ነው ያለው ነገር? አሁን እንደሱ የሚፈልጉ ከሆነ deep ጽዳት የሚያጸዱ አሉ። ም- ምንጣፍም፣ ሶፋም፣ እ መስታወቶችንም ሽንት ቤቶችንም በእንትን በ እ በኬሚካል ለዛሬ- የሚያጸዳ አለ። አዎ እና ለዛሬ normal normal ጽዳት በቃ material ኡ ከእርሱ አለ
material ስትይኝ ማጽጃው የሚያስፈልጉ ለጽዳት የሚሆኑ ነገሮች ሁሉ አለ።
አለ አዎ፣ አለ መወልወያ ሳሙናዎች ምናምን አሉ።
አ እሺ አድራሻው የት አካባቢ ነው?
ሰሜን ማዘጋጃ ሰሜን ማዘጋጃ አዎ
እሺ እ ሰሜን አሁን ማዘጋጃ በደወሉበት ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር አሉት?
በዚሁ ስልክ እገኛለሁኝ ግን ከተቸገርሽኝ ስልክ ተለዋጭ ልስጥሽ
እሺ ይሰራል ግን አይደል? ይሄ በዋነኛነት አንድ ነው።
ይሰራል እኔ እየጠበቅኩ ነው አዎ ይሰራል እሺ እሺ የአፓርታማው ስም ምንድን ነው እና እ ቤት ቁጥሩ?
የሺ real estate ሁለተኛ floor ላይ በቀኝ በኩል ቁጥሮች የሉንም
እ በቀኝ በኩል ሁለተኛ floor ላይ በቀኝ በኩል ያለው ቤት ማለት ነው እሺ፣ ሁለት ቤት ነው አንድ floor ላይ ያለው በቀኝ በኩል ያለው ነው okay የሺ real estate ደግሞ ሰሜን ማዘጋጃ ከንግድ ባንክ እንትን ዳሽን ባንክ አለ። ከዳሽን ባንኩ ጎን ያለ አዲስ real estate ነው።
እሺ።
አፓርትመንት እሺ እ ምን ያህል ዋጋው ሊሆን እንደሚችል አንድ ጊዜ መልሼ ደውዬ አሳውቅዎታለሁኝ። እ እሺ፣ እሺ። እ ሴት ስለደወሉ- ብትሆን ደስ ይለኛል። እሺ ለዛሬ ለዛሬ ጾ- ሴት ብትሆን ደስ ይለኛል።
እሺ እሺ እሺ፣ እሺ።